hello ጤና ይስጥልኝ ቤተሰቤት አብሮ ይስጥልኝ ብር ብር ላወጣ ፈልጌ ነው። game ውስጥ confirm ያለ ነው የኔ account ም አልገባ።
okay እሺ፣ confirm ያለ ነው።
አዎ እሺ፣ ስልክህን ንገረኝ።
አ ዜሮ ዘጠኝ ቤት ቤት ቁጥርህን ማለት ነው። አዎ አ ንገረኝ።
ዜሮ ዘጠኝ እሺ አስራ አምስት እሺ
አስራ ስድስት
እሺ ንገረኝ። አስራ ስድስት
አስራ ስድስት ስልሳ ሁለት እሺ ስልሳ ሁለት ሰላሳ አንድ ሰላሳ አንድ እሺ መቼ ነበር ቀኑ?
አስራ ስ- አ?
ቀኑ መቼ ነበር?
አሁን ነው አሁን ነበር አሁን ነው ዛሬ ነው?
አዎ አሁን አሁን ነው እሺ
አስራ ስድስት ሺህ ስድስት መቶ ብር
እሺ እ እሺ ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ አምስት ሰላሳ ሁለት ሰላሳ ስምንት
አ
ያንተ ነው?
አይ እኔ አይደለም ይሄ ይሄ account ያንተ አይደለ?
ያ ይ- አዎ የኔ account ነው አይ ወደዚህ ነው withdraw ያደረከውና አሁን ቢገባ ወደዚህ account ነው የሚገባው።
ዜሮ ዘጠኝ ሀ- ሰላሳ ዘጠኝ እሺ።
ሀምሳ አምስት ሰላሳ ሁለት ሰላሳ እሺ።
ስምንት ነው አይደለም አዎ አያ አያኔ የሚለው አዎ አኛለ መሐመድ ጄስ የኔ ነው እሺ በቃ confirm አድርጌልሃለሁ።
አይ አይ እናመሰግናለን እሺ ትንሽ ቆይቶ ነው የሚገባልህ። እሺ እሺ እሺ እሺ እሺ እሺ አይ